hello
hello ጤና ሰላም፣ ጤና ይስጥልኝ።
እግዚአብሔር ይመስገን። አባይ ሚዲያ እየተከታተልኩ ነበረ። ይሄን ቁጥር አግኝቼ እሺ
ባለፈው እንትን ስል እንደውላለን ብለው ጸጥ አሉ።
ምን ነበረ ይሄናት ለመመዝገብ ነበር?
አዎ አስር ሺህ ብር ገቢ ያገኛሉ ምናምን የሚለውን በደንብ እንድታስረዱ እንድሰራ okay። ስለዚህ አጠቃላይ መረጃውን የፈለግሽ ተመዝግበሻል ከዚህ በፊት?
ተመዘገብኩ።
እሺ መጀመሪያ ከተመዘገብሽ በኋላ ስልጠና አለን የድር አጋር ለመሆን
እሺ ስልጠናውን ከወሰድሽ በኋላ ወደ ስራ ትገቢያለሽ። ስራ ኦንላይን ላይ ነው። ድር ገበያ ስልጠናውን ከወሰድሽ በኋላ ሰላሳ ሺህ ብር በጀት ይበጀትልሽና ወደ ስራ ትገቢ።
እሺ ስመዘገብሽ ስልጠና አለ ክፍያ አለው? hello
hello
ወይ የተቆራረጠ ድምጽሽ በመሀል hello።
ክፍያ አለው ወይ ስመዘገብ ክፍያ አለው?